ጤና ይስጥልኝ ልብሶች ነው ማቆም የምንወደው
ሁሉ ስፖርት ነው።
አዎ ልክ
Okay። አይ አንድ አንዳንድ ነገሮች ልጠይቃችሁ ብዬ ነው እና እሺ
ጨዋታው ዊዝ ብሎ ይቻላል?
ምን ማ- ምን አሉ
ዊዝ ብሎ ዊዝ ብሎ withdraw ማድረግ ይችላሉ
Okay። deposit ይቻላል።
አዎ
አንድ ጨዋታ ለምሳሌ እኔ ጋር የነበረ account ኡን ከፈትኩትና በጣም ከፍቼው game የተጫወትኩበት game የቱ ጋር ነው የሚቀመጠው? እንዴት ነው ተጨማሪ ማለት የሚለው ነው?
ሲገቡና የጨዋታ ታሪክ ውስጥ ያገኙ ተጨማሪ የሚለው ውስጥ ገብተው የጨዋታ ታሪክ ውስጥ ያገኙታል
ታሪክ ውስጥ የምለው አዎ ተጨማሪ የሚለው ውስጥ ገብተው የጨዋታ ታሪክ የሚል አለ እዛ ውስጥ ያገኙታል እሺ። እሺ፣ እሺ፣ እናመሰግናለን። ትንኮርና